ሄሎ
ሃሎ ጤና ይስጥልኝ። ቴሌቪዥን ነው። ምን ልታዘዝ?
እንደው እንትን ደውል እንደው ብዬ ነው።
እሺ የደወሉት የቴሌቪዥን መረጃ ማንኛውም ጥያቄ ቢኖሩት እንዲጠይቁ ነው። እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ። ከዛ ሰባ ቁጥር ይጫኑና አማርኛ ያደርጉታል።
ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
እሺ፣ እሺ፣ ከዛ ሰባት ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል።
እ?
ቋንቋውን አማርኛ ያደርጉታል።
እሺ፣ ሶስት ቁጥር ላይ ለመጫወት የሚለውን ይመ- ይምረጡ።
እ?
ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
አያ
ከዛ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ።
እሺ